እንዳመጣው ድፍረቱን አላውቅም። ድፍረቱን አላውቅም ከየት እንዳመጣሁት እሺ ምናምን ብዬ ልሄድ ስል ሄሎ ሄሎ ቶማስ አቤት።
customer ስልክ አያነሳም ብለኝ ነበር አይደለ?
አዎ አገኘኸው እንዴ?
አላ አልደወል እየሞከርኩ ነው።
እሺ ሌላ አልሰማኝም።
ስልክ ልስጥ ሌላ ስልክ ልስጥ የምትደውልበት።
የራሱን አዎ
እሺ ዜሮ ዘጠኝ ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ አይደለም ሰላሳ ዘጠኝ ይቅርታ
ሰላሳ ዘጠኝ ሀያ ሶስት ሀያ ሶስት ሰላሳ አምስት
ሰላሳ አምስት ዘጠና አምስት ዘጠና አምስት ሰላሳ ዘጠኝ ሀያ ሶስት ሰላሳ አምስት ዘጠና አምስት አዎ እሺ